ጤና ይስጥልኝ። ደግሞ
ጤና ይስጥልኝ። ሞዲሳት hello፣ አቤት።
እንዴት ዋልሽ?
ሰላም አለን።
ካፈል ነበር እናንተ ከ TikTok ላይ ምን አሉኝ?
ላያቸው ነው ስልካችሁን እና እቃ መውሰድ ፈልጌ ነበር። እንዴት ነው መውሰድ የምችለው?
ይ- ይቻላል። Chip የሚለውን application አውርደዋል።
አይ፣ Chip Chip የሚል application አለ። እሱን ያውርደዋል።
okay። እዛ ላይ ነው order ማድረግ አልችልም።
የሚችሉ እንደዚህ ደውዬ ማድረግ አልችልም።
ደውሎ ማዘዝ እንኳ አይችሉም። ይቅር አ፣ ምን ለብቻዬ ነው ያው- መውሰድ ይላሉ አይደለ? በቡድን ባልሆነ ይቻላል፣ ግን ለብቻዎት ከሆነ በጣም ይወደታል።
እሺ፣ ቡድን እዚህ ወራ ሰሪ በአንድ አካባቢ ያለውን መስራት አንችልም። እና ናችሁ ቡድን ውስጥ የምታስገቡ
አይ ይቻላል።
ምንድን ነው group ኡ ይሙላ እንጂ መሆን የትም ቢሆን okay።
እ፣ ስንት ለምሳሌ ሰው ነው ጥቅል ጎመን አምስት የሚፈልግ አንዳንድ product ኦች ነው። አብዛኛው ግን ሶስት ሶስት ሰው ሶስት ሶስት ኪሎ ሽንኩርት፣ ቲማቲም፣ ሽንኩርት፣ ቲማቲም፣ ቁጥ ቃሪያ ማለሁ ሶስት ሶስት ናቸው።
okay። ስለዚህ እ፣ ቡድን አምስትም ሁለትም ሶስትም ሁለት መሆን ሰው እንችላለን።
ብቻ ነው የሚጠብ ሁለት ሰው ብቻ መግዛት እንችላለን። ሁለት ነው።
አይ አይቻልም። ሰው መቀላቀል አለበት። ከውጭ ሁለት ሰው join ብሎ የሚቀላቀል ሰው ያስፈልጋል ነው የምሉት።
ከውጭ ማለት አሁን እኔ ያው እዚሁ አምስት ከሆነን የእናንተ group ካሟላን
አዎ፣ ማለት እርሶ ግሩ- እዛ
እርሱ group ኡን create አደረጉት እም፣ join የሚል ሰው ሁለት ሰው ያስፈልጎታል ማለት ነው። ሌላ ሰው አዎ።
join ብሎ እርሶ group ላይ ይቀላቀል። እኛ product ኡን ማውጣቱን እናመጣሉታለን እዛ በኋላ እርሶ okay፣
ይሰጣሉ ማለት ነው። ያን ያዘዙትን ፕሮ
ኦኬ። ከስንት ኪሎ በላይ ነው ማዘዝ የምንችለው? ሄሎ ሄሎ ሄሎ